ጤና ይስጥልኝ። ጉዳይ ሀና እባላለሁ። የምንለፍተው
ሰራተኛ ተበጊያ
እሺ፣ የቤቶች አይነት ምን አይነት ነው? ቪላ ነው? ኮንዶሚኒየም ነው? አፓርታማ ነው?
ቪላ ነው።
እሺ፣ አንድ መስመር ላይ ጠብቁኝ። የጥሪው ላስተላልፍ።
ሀሎ ጤና ይስጥልኝ። ጉዳዩ ጤና ይስጥልኝ። ጉዳዩን ሄሎ፣ ሰላም ነው?
እንደምን አደር?
እግዚአብሔር ይመስገን።
ጎሽ ጎሽ፣ ሰላም አደር። ብሩክ እባላለሁ። ለምሳሌ ዜና ጌታ ሰራተኛ ተብቄ ምን ምን አይነት ሰራተኛ ነው የፈለግከው? መጀመሪያ ስምህን ትነግረኝ ይሆናል።
ሱራቴል
እሺ፣ ሱራፌል ማ
ሱራቴል ንብረት
ሱራፌል፣ ይቅርታ አልሰማሁህም።
ንብረት ንብረት ምርጥ። እሺ፣ የት አካባቢ ነህ ሱራፌል?
ሰሚት ሰባ
ሰሚት ሰባ አንድ ሰባ ሰባ ሁለት እሺ፣ ሰባ አንድ የሚባል የለም ይቅርታ። እሺ ስሙ ሰባ ሁለት ምንድን ነው የፈለግከው? የኔ አባት እ ነው ወይስ ሰራተኛ ሰምትና ተመላላሽ አ ተመላሽ የጽዳት ወይስ የምግብ?
የጽዳት
በጣም ጥሩ። እሺ በሳምንት ስንት ቀን ነው የፈለግከው?
እሱን እንኳን አላወቅኩም።
ያው የምንጠይቅህን የክፍያ መ- በሳምንት ስንት ቀን ትመላለስልህ ከሚለው ነገር አንጻር የምናየውም ስለሚሆን እዛ ብዬ ነው። እስከዛው እስካልወሰንክ ድረስ ግን ሌላውንም ልጠይቅህ። በአፓርታማ ነው አይደል?
አፓርታማ የለም ቤት ባለ አንድ ፎቅ
OK G plus one እሺ እሺ አዎ።
እሺ እ፣ ስንት ክፍል አለው ማለት ነው ታዲያ የኔ ወንድም?
አንድ ሁለት ስንት ሳሎን፣ ስንት መኝታ ቤት ንገረኝ።
ሳሎን ምንድን ነው? ሳሎን ዋና ነው። መኝታ ቤቱ ለጊዜው የምንጠቀምበት ሁለት ነው።
እሺ ላይኛው አንድ ቤት።
ጠቀም ጊዜ ነው።
እሺ አንድ ሳሎን፣ ሁለት መኝታ ቤት። kitchen ስ ስንት አለው?
ይቺ አንድ ነው ያለው።
አንድ kitchen። እሺ እ፣ እሺ kitchen እንዳለ። እሺ ታምስት ቀን የሚለውን መወሰን አላልክም ወይ?
እንችላለን እ፣ ያው ግዴታ ጠየቅኩት ስንት እንደፈለገ።
እሺ የ- የዋ- የዋ- የዋጋውን ጉዳይ ነግረህና ከዛ መወሰን ትችላለህ። ስለ ጉዳዩን ከምንድን ነበር የሰሙት?
እ?
ስለ ጉዳዩን ስለ እኛ በምንድን ነው የሰሙት?
ሰው በቲክቶክ፣ ነው በኢንስታግራም ሰው ነው የሰጠኝ።
ሰው መልካም። እሺ። አይዞን አይዞን።
እሺ።
እ፣ ጥሩ እና እ፣ አካዳሚው አገልግሎት ውስጥ ነው አሁን የምንከቶት። እ፣ ይሄንን አይነት አገልግሎት ለማግኘት የ G plus one G plus one ቤቶችን የምንልካቸው ሰራተኞቻችን በማይክሮ በተግባር ስለሆኑ ያንን አድርገው ሆን ብለን እኛ አፓርታማ ስራዎችን መስራት የምንፈልገው ይህንን ለማድረግ እንዲመቸን ዘንድ ለእርስዎ የምንልክላት የጽዳት አገልግሎት መስጦትን ሰራተኛ በእኛ በኩል እታለም በሚባል እታለም የሚባል premium service የሚሰጠዋል ለ G plus ና ለአፓርታማዎች ማለት ነው። እና እታለም በሚባል በኩል የሰለጠነች የበቃች ሰራተኛ ነው የምንልከው ማለት ነው። ምን አለ?
ጫጫታ አለ ብዙ አተባይ
ቆይ አንድ ጊዜ በስልክ ልደውልሎት የኔ ጌታ። በዚሁ ስልክ ብደውልሎት አገኘታለሁ?
አዎ አዎ እሺ እሺ ልደውልሎት። እሺ